ጤና ይስጥልኝ።
ጤና ይስጥልኝ።
እሺ ሰላም። በ voucher ወጪ አድርጎ ነበር?
እህ?
በ voucher ወጪ አድርጎ ነበረ?
አዎ approve አርግልኝ በእናት ቆየ እኮ እሺ፣ አሁን ይደረጋል። እሺ፣
በጣም ቆየ። checking እያሉ ይጠፋሉ ኦፕሬተሮቹ።
እሺ፣ አሁን ይደረጋል። አንድ ሁለት ደቂቃ ሶስት ደቂቃ ይስጡ።
እሺ እና ወጪው- ወጪውንም አላረክልንም አስራ አንድ ሺህ ብር ሄሎ
ወጪ ወጪ አስራ አንድ ሺህ አዛው ነበረ?
ብር አውጥተን እ?
እሺ፣ እሺ፣ እስቲ ቀን ወደ ቴሌ ብር አስራ አንድ ሺህ ብር
እሺ፣ ሌላ ወይ እሺ፣ አሁን ተደርጎለታል። እሺ፣ check ያድርጉት።
የትኛው አስራ አንድ ሺው ተደርጓል። አራት ሺውም ይደረግሎታል። አሁን ሁለት ደቂቃ ይጠብቁን። እሱ እሺ፣ እሺ